Mhm. Хорошо. ዛሬ የለም። አድርገናል ግን ለቅድስት አለ የ statement ኡ ዳዊት ነው። ሌላው closed ነው የሆነው።
አቤት።
ጤና ይስጥልኝ አባዲ ግርማይ ነዎት?
አዎ ከአሪፍ ቤ ነው የምንደውልልዎት። ማለት ይባላለሁ።
አዎ ተፈቷል። አሁንማ ተፈቷል። እሺ thank you ተስተካከለልዎ?
ችዋል።
እሺ።
አዎ ችግር ግን ምን ነበር?
አይ በእኛ በኩል እ፣ እንደውም የነበረ የላኩልን screenshot ትክክል ስላልነበር እ፣ ያስተካክሉልን እንጠይቀውት ነበር።
okay
አሁን ተስተካክሎ እሺ።
ገብቶልዎታል አይደል?
ተስተካክለዋል። አሁን እሺ ደንበኛችን፣ እናመሰግናለን።
እሺ።
መልካም ቀን።